Dilo. Dilo። ሄሎ ወይ መሰረት ነኝ የምልህ ታዘዝ።
ወይ መሲ እንዴት ነሽ?
እሺ ደህና ነኝ። እንዴት ነህ አንተ? ደህና ነህ ወይ?
ኧረ በእናትህ ይሄ ስልካችሁ ግን የምር በጣም በጣም በጣም እንትን እያለ ነው። በእናትህ
አዎ ትንሽ ያስቸግራል በ connection።
ኧረ ምን በጣም ነው የሚያስቸግረው። እኔ አሁን ተዘርፌ ነበር ስደውልላችሁ ስልካችሁ አይሰራም።
እሺ ምንድን ነበረ ምንድን ነበረ?
አሁን ሀምሳ ሀምሳ ዜሮ ሶስት PIN አድርጊልኝ።
ሀምሳ ዜሮ ዜሮ ሶስት አዎ እሺ እሺ። ስምህ ማን ነው?
ቸርነት ቸርነት። እሺ እሺ። PIN ነው አይደል?